ሄሎ ሄሎ፣ አቤት ሰላም።
ወይ ጤና ይስጥልኝ።
አብረሽ ጥልኝ
ረዴት
አይደለሁም። ምን ነበር?
ኦኬ አለሽ ማይ ትናንት ጥያቄ ስላቀረብኩ የሱን ድምፅ መስለኝ ቤት ቤት እንትን ስፒንቱዊን እና እንትን ጥያቄ አቅርበን ነበረ። ኬኖ ስፒንቱዊን በአስር ብር ነበር መነሻ ቤት አማውንቱ ማለት ነው እሺ እና መቶ ብር ሆኗል ብለን ከጠየቅን በኋላ ትናንት እም፣ ጠፍቷል ጭራሽ system ላይ።
እሺ አንዴ ጠብቀኝ። እሺ መስመር ላይ check ላድርግ።
እሺ check አድርገሽ ምናልባት ሌላ ሴት እንትን ውስጥ ገብቶ category ውስጥ ከሆነ check አድርገሽ ንገሪ።
እኮ አንዴ መስመር ላይ ጠብቀኝ። አንድ እሺ።
ሰከንድ። እሺ
ኬኖና spin አስር ብር ነበረ መቶ ብር ሆኗል ብለውን ትላንትና። ከዛ ደግሞ ጭራሽ ዛሬ ከ list ኡ ላይ ጠፍቷል። ከሱ ምክንያት
እሺ check እናርገው። እሺ አንዴ እሺ እሺ እሺ አንድ ልዝጋው?
check አድርገን አዎ check እናርገውና ወይ መልስ ደውልልን። check ካረግነው በኋላ ወይ እኛ እናሳውቃቸዋለን።
እሺ በዚህ ስልክ ደውልልን።
አ
እሺ አሳውቃለሁ።
thank እሺ thank እኛ እናመሰግናለን። መልካም ቀን።